ሄሎ ሄሎ
አቤት አቤት።
እሺ አሸናፊ ምን አልከኝ?
እ እንትን ነው አሁን የሄደ ተጫነው game ማለት ነው።
እ
አል ሄሎ ይሰማኛል።
የተጫነው game ማለት ነው።
እሺ
እንትን ነው spin እንትን ABCD የሌለበት የላኩልሽ ማለት ነው።
no no አልጫንኩትም እኮ አንተ እንደከፈትከው እኮ ነው አሼ። አንተ አይ።
የምትከፍተው ዲሹ ላይም select የምታደርገው ቻናል እኮ matter ያደርጋል። እሱን ነው ምልክ እሱን ነው የከፈትከው Best Bet Spin to Win የሚለውን ወይም ደግሞ Best Bet games የሚለውን
አ- አንደኛው Best Bet Spin Win Royal የሚለው ማለት ነው የከፍቼው በቃ እሱ ነው። ከዚ- ከዛ ነበር ተጫውቶ የነበረው በዚህ ተጫውቶ የነበረው game ማለት ነው።
አዎ Royal የሚለው ነው ያለው። አንተ ላይ Royal የሚለው ነው ያለው እኮ። አንተ የምትከፍተውን check አድርግልኝ። እሱ ነው አሁን ችግር ያመጣ ያለው። ምክንያቱም ይሄ ስትከፍተው Spin to Win እሺ።
ብቻ ማለት የለበትም። Spin to Win ልክ Best Bet Spin to Win Royal ማለት አለበት እና ያስጫንህልህም Royal ባለ አምስት ደቂቃውን ነው ልክ ቅድም እንዳልከን ማለት ነው።
እና እሱ አልተችልም አልገባም እዚህ ጋር no መግባት አይደለም። አንተ install የምታደርግበት ነው የ- የ- የ- matter ያደርጋል እያልኩ ነው። install ስል ዲሹን የከፈትክበትን game እሱ ነው። አንተ አሁን እኔ ሌላ ስጥኝልክ አንተ ሌላ ከከፈትክ ሊገናኝም አይችልም።
እሺ እንግዲህ አስ ዲሽ ላይ ከፍቼው ማለት ነው እም
Spin Win Royal የሚለው አምስት ደቂቃዋን የከፍቻት አሁን
አይ ይሄ ግን Spin to Win ብቻ ነው የከፈትከው እኮ Spin to Win Royal አይደለም የከፈትከው። ቲቪ ላይ ፎቶ አንስተ የላክልህ Spin እሱኛውም to win የከፈትኩትማ እሱማ እናንተ የላካችሁልኝ ነው በ launcher ከፍቼ ነው በ launcher ስገባ ነው launcher launcher
አዎ ግን የኛ በ launcher- launcher ኡም እንደዚህ አይደለም እኮ እንደዚህ ነው- launcher ኡን ልከውልክ ነው ከዚህ
ላ- launcher ስልሽ እዛው ላይ game ኡ ጋር ገብቼ የተላከልኝ game ጋር viewer የሚላል አይደለ በ viewer okay እሺ እሺ እሺ
እሱን ነክቼ ስገባ ይሄኛውን game ከፈተልኝ እስኪ ዝጋው የ cashier ኡን ዝጋውና
እ፣ እንደ አዲስ ክፈተው።
እሺ ብቻ ቲ- እህ
ቲቪው ጋር የከፍቼውን ከፈለሽ ላክልሽ ነው የከፍቼው አንደኛው እኔ እኮ አንደኛው ዝም ብዬ የላክሽልኝ ላሳይሽ ብዬ ነው እንጂ እኮ normally የከ- የከፍቼውን እንትን ነው የዲሹን እያስተካከልኩኝ የ launcher ኡ ምንም አይሰራልኝማ። ምንም አ- ለእኛ እኮ ለማሳየት ልክ ነው አይደለም የሚለውን ነገር ለማወቅ ያስቸግረናል።
እ።
አንተ launcher የምትከፍት ከሆነ እኔ የማስተካክል ሌላ ነገር ነው ማለት ነው። እኛ እያልን ያለው ዲሹን ነው አይደለ? so ዲሹ አዎ።
address የተደረገበት ቦታ መክፈት የሚያደብቅ የዲሹ ነው እንጂ launcher ኡን አትክፈተው።
እሺ እኔማ የላክሽልኝ ለማሳየት ነው ያኛው አልገባም ማለት ነው እንጂ አይ Spin to አሁን- Win Royal ነው የተጨመረው ባለ አምስት ደቂቃ ይሄ ነው መሆን ያለበት ነው።
እሺ ውድቼልሻለሁ። Spin to Win Royal በቃ ከዚህ በፊት እኮ ጥናት ነበር ለእኔ እኔ እኮ አልግባባ ብለን ነው እንጂ እኔ ያልኩሽ የነበረው ማለት ነው።
እ
Spin አራት game ያለበት አለ አዎ
አራቱ game ያለበትንና አምስት ደቂቃዋን ሁለቶች ነበር ማጫወት የፈለኩ እኔ።
ይሄኛውን ለምሳሌ የወለክ የ spin ኦ ማለት ነው አምስት ደቂቃ ነች።
አሁን የላኩልሽ አምስት ደቂቃ ነች። አሁን አዎ ሌሎቹ ደግሞ ስንት ነው እንዲሆን የፈለከው?
አራቱ game አራቱ ያለበት አራቱ
አራቱ ማለት ኦ።
የ Keno ከዛ የ የእንትኑ አለ የ- የፈረስ አለ እንደን የውሻ ኬኑ አለ።
ማለት አዎ እሺ ስለዚህ አይ እኮ ዲሹን ታዲያ እሱን ስትከፍተው አራቱንም አያመጣልህም?
ዲሹን ማስከብታ ማለት ያለ እኔ እኮ ያላመጣልሽ ሲስተም ጋር እኮ ነው። ሲስተም ጋር እዚህ ጋር ሲስተም ላይ ማለት ካሸር- ካሸሩ ላይ
አዎ እዚህ ጋር ነው ያላመጣልኝ ያለው።
ካሸሩ ላይ ምንድን ነው የማያመጣልህ? የጌሞቹን ስም
የጌሞችን የምቆርጥበት አሁን እኔ የገባልኝ እም፣ እ፣ ፎቶ አንስላክልሽ እንዴ?
እስኪ ላክልኝ አንዴ።
እሺ የገቡትም ማለት ነው።
እሺ ላክልኝ እስኪ እኔ። እውነት እኔ አልቻልኩም።
ይኸው እነዚህ ናቸው። Royal ኧ ጭራሽ አልገባችም።
ሄሎ Royal ኧ አልገባችም።
እሺ እኔ ዲስኩን ላክልኝ። እሺ እሺ የ cashier ኡን
እንድትላክልሽ እም፣ እም።